ጤና ይመስገን። እሺ ይቻላል።
ምንድን ነው ማድረግ የሚጠበቅብኝ?
ስልክዎትን ቁጥር ይንገሩኝና በኦንላይን መመዝገብ ይችላሉ። ፕሮግራሙ የሚጀመረው አስራ አንድ ሰዓት ላይ ነው።
ሌሌ ሆቴል ነው አይደል?
ምን አሉ?
ሌሌ ሆቴል ነው አይደል?
አልተሰማኝም። ያሉበት ጫጫታ ቦታ ላይ ቀርቶ
አ፣ ቆይ እሺ። ሄሎ
ሄሎ፣ ይሰማል አሁን?
እ፣ ሌሌ ሆቴል ነው አይደል?
ምን አሉ? ይቅርታ በጣም ጫጫታ ውስጥ ስለሆነ ብዙ አልሰማም።
እሺ አይ ፕሮግራሙ የሚካሄደው ሌሌ ሆቴል ላይ ነው።
ፕሮግራሙ የሚካሄደው ኢንተርኮንቲኔንታል ሆቴል ላይ ነው።
እንትን ፕሮግራሙ አሁን ላይ የሚካሄደው ኢንተርኮንቲኔንታል
okay ኢንተርኮንቲኔንታል። እሺ አሁን አይሰማም? እሺ አይ እንትን ኦንላይን ክፍያ መክፈል አልችልም እና ስመጣ እንትን ማለት አልችልም።
እስከ ዘጠኝ ሰዓት ላይ ትኬት እየሸጥን ነው። እስከ ዘጠኝ ሰዓት በፊት ቀድሞ መድረስ ይችላል።
okay እሺ thank you እሺ